ጤና ይስጥልኝ በኢንስቲትዩት
hello
አቤት
እጹብ ድንቅ ልጆችን ጠቁሜ ለመሸለም ነበር።
ስንት አመትሽ ነው አንቺ? hello
hello አቤት ስንት አመትሽ ነው አንቺ?
ሀያ ሰባት
እ ግን አስመሲ
አይ ኧረ ነኝ።
ህፃን ልጅ ድምፅ ነው።
ኧረ አይደለም
እሺ ማንን ነው የምጠቆሚው? መጠቆም የፈለግሽው?
መስዑድ
መሱድማ እንዴት ተጠቁሞ ቀርቧል እኮ አልፏል።